ጤና ይስጥልኝ። ሁሉ ስፖርት ነው ባካው የምንረዳው።
አለን ይመስገን ደህና። እንትን ነበር እምቢ አለኝ። ኮድ ባስገባም ምን ብልም
የምን ኮድ?
ይቅርታ የት ነበር ያልሽኝ?
ሁሉ ስፖርት አዎ እኮ የሁሉ ስፖርት እኮ የምን ኮድ ነው?
አዲስ ከፈትኩኝ።
እሺ ከዛ ምንም ይኸው ቢታገል ቢታገል እንደውም ሌላ ላውርድ ወይ ምናምን ብዬ እስኪ አሁን አጋጣሚ በራሱ ሰዓት ቴሌግራም እና ስልክ ሲመጣ ስልክም ደግሞ አይገኝም። እንደዚህ አሁን በሱ ደወልኩኝ። ጠዋት የጀመርኩ
ምን ሆነ? ጠዋት የጀመርኩ ለመደወል no no በስፖርት እንትኑን አግኝቼዋለሁ፣ ግን እምቢ አለኝ። በቃ የይለፍ ቃል አስገባ ይላል ምናምን፣ ግን ምንም ሊሰራልኝ አልቻለም።
የይለፍ ቃል የተላከሎት ነው።
እሱንም ሳስገባ ሲሙ አዲስ ነው ተከፍ ገና ዛሬ ነው ያወጣሁት።
እም፣ እስቲ ደግሞ በሱ ብዬ ስቀይረው መስመሩ ተይዟል ይለኛል። ዛሬ ነው ግን አጋጣሚ ለሌላ ነገር ፈልጌ ያወጣሁት።
ከዚህ በፊት የነበረ ሲም ነው።
ከዚህ በፊት የነበረውም እምቢ አለኝ፣ የዛሬውም እምቢ አለኝ።
ይሄኛው already ተይዟል ነው የሚሉት።
ተይዟል ነው የሚለው። ሁለቱም forget password ይበሉና አዲስ password ያስገቡለት።
forget ምኑ ላይ ላግኝ አጣሁኝ። forget የሚል።
እዛች ጋር ይሄ login የምትለው ስር forget password ብትል ትመጣለች። ከዛ አረ።
እሱ ጋር forget password ን ተጭኖ አዲስ password ያስገቡለት።
አንቺ እሺ